ኧረ ያንተ ያንተስ ጥቁር እስክሪብቶ okay ቦርሳዬ ውስጥ አለ አቀብልሽ አለኝ ቦርሳዬ ውስጥ
hello
ሰላም ጤና ይስጥልኝ አብሮ ይስጥልን ከአዲስ Outfit ነው የምደውለው ከአዲስ Outfit ስ ነው የምደውለው እሺ ሽቶዎች order አድርገህ ነ- ማድረግ ፈልገህ ነበር አዎ order ለማድረግ ፈልጌ ነበር ግን እንዴት ነው የሚደርሰው አሁን ለምሳሌ ከህዳር በፊት ወደ አዲስ አበባ አልመጣም እኔ አድዋ ነኝ ያለሁት ትግራይ አ፣ በፖስታ እንልክልሃለን okay ስንት ነው ዋጋው ግን አይቼው ነበር እ፣ ለወንድ የሚሆኑ ናቸው
ሽቶዎቹ አዎ ሁለት ሺ ዘጠኝ መቶ ናቸው ሽቶዎቹ እሺ።
ዋጋቸው ተጨማሪ የፖስታ ሁለት መቶ ሀምሳ ብር ትከፍልና እንልክልሃለን ያለህበት okay እ፣ ከነ መላኪያው ነው ሁለት ሺህ ዘጠኝ መቶ
አይደለም እ፣ አ- additional ተጨማሪ ሁለት መቶ ሀምሳ የፖስታ ትከፍላለህ በቃ ስመጣ እገዛለሁ እህት። እሺ
እ፣ ይቅር አዎ አዎ እሺ እሺ እናመሰግናለን ስትመጣ ደውልልን እደውላለሁ እሺ እሺ እናመሰግናለን ችግር